ሄሎ ጤና ስጥልኝ Donkey Tube ነው ምን ልርዳዎት?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን አይ ኦንላይን ትምህርት ለመማር ነበር።
ይቻላል። እሺ ስሞት ማን ልበል
ሳራ እና information ፈልጋለሁ።
እሺ እሰጦታለሁ። አንዴ info- እኛም ስለምንፈልግ data ውን ነው። ሳራ ማን ሙሉ ጌታ
ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አስራ ሶስት እሺ ሀምሳ ሁለት
እሺ ሀምሳ ሰባት ሰባ
የት አካባቢ ኖት?
እኔ ወደ ፓስተር አካባቢ ጳውሎስ
እሺ እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ሁለት ቀን የትምህርቱን ቪዲዮ እንሰጣችኋለን። አንድ ቀን ደግሞ ያላችሁን ጥያቄ ከኮሜዲያን እሸቱ ጋራ እ፣ ያላችሁን ጥያቄ ታቀርባላችሁ በ Google Meet። በሳምንት ሶስቴ ነው የምንገናኘው። ወር ከአስራ አምስት ቀን በዚህ መልኩ የትምህርቱን ቪዲዮ ነው የምንልክላቸው። አስራ አምስት- ወር ከአስራ አምስት ቀኑ ደግሞ አንደኛው እ፣ የ assignment ቪዲዮ እና የመመረቂያ ቪዲዮ የምትሰሩበት ጊዜ ነው የሚሆነው። የሶስት ወር ሙሉ ክፍያ በ credit hour ሀያ credit hour ነው ያለን። አንድ credit hour ሰባት መቶ ሀምሳ ብር ነው። ሙሉ credit hour አስራ አምስት ሺህ ብር ማለት ነው። በዚህ ሳምንት እ፣
ቅናሽ አለው አስራ አምስት percent አስራ ሁለት ሺህ አምስት መቶ ብር ማለት ነው።
አስራ ሁለት ሺህ አምስት መቶ እኮ ግድ አሁን ግድ መጥተን on- fa- face to face ነው
በኦንላይን ነው እየነገርኩሽ ያለው።
ኦንላይን ነው አሁን ያለ የምትነግሪኝ ያለሽው?
አዎ፣ አዎ።
እሺ እሺ። እና ለመመዝገብ የት ነው መምጣት ያለብኝ?
ምንም ሊንክ ልክልሻለሁ በስልክ እሺ ቁጥር ቴሌግራም
አካውንት እሺ።
ላኪልኝ በይዳ ልክልሻለሁ። አዎ በሰባ አምስት ቤት ስልክ ላልኩ አለን አይደለ?
እ እሺ እኔ እ ልክልሽ። ይሄ ነው በቃ አይደለ?
አንቺ ላኪ።
ስንት ነው ስልክሽ አስራ ንገሪኝ።
ሶስት ሀምሳ ሁለት ሀምሳ ሰባት ሰባ ቆይ ስለወጣው ነገር አሁን የሰጠውሽ ስላልተቆጠኝ። እሺ አስራ ሶስት ሀምሳ ሁለት ሀምሳ ሰባት ሰባ
ሰባት ሰባ እሺ እልክልሻለሁ።
እሺ እሺ